ሄሎ ሄሎ ሰላም ደህና አደርክ ሰላም ነው?
አለን ከቻፓ ፋይናንሻል ቴክኖሎጂስ ነበር መደውልልህ እሺ እሺ።
እ፣ የሀበሻ ደንበኛ ነበሩ አይደለ አዎ እ፣ ሀበሻ ስፖርት ስራ ካቆመ በኋላ ምን betting ላይ እየተጫወቱ ነው
እኔ የተጫወቱም አይደለም አይትቼዋለሁ ሁላ።
አዎ፣ አንዳንዴ አቆም- አልፎ አልፎ አፍሮ ነው ምናምን ምን የሚባል አፍሮ ነው ምናምን አልፎ አልፎ
okay
ከስንት አንዴ ነው። ግን እነዛ ነበሩ። ያው እስካሁንም ዝግ ነው። ዝም ነው።
በቃ እሺ ስራ ሲጀምሩ እናሳውቆታለን የቻፓ ደንበኛ ስለሆኑ እናመሰግናለን መልካም በዓል
እሺ